ሌላ እ ሰላም ብርሃን ሰላም፣ እግዚአብሔር ይመስገን።
ከችፕችፕ ነበር የደወልኩሎት።
እሺ፣ ቅርታ ጥቅል ጎመን order አድርጎ አልመጣሎትም።
እ ዛሬ ትናንት ይመጣል ብላችሁ ነበር። ቲማቲም ብቻ ነው ያመጣልኝ የታዘዘው ልጅ።
ያው ትንሽ የ product እጥረት ነበር፣ ለዛ ነው ያልመጣሎት። ነገ እንዲመጣሎት እናደርግ
ይቻላል?
እሺ። ወሰን ነው የሚመጣው?
አዎ፣ እዚህ ወሰን።
እሺ፣ እሺ። ነገ ይመጣሎታል። አጠቃላይ ስድስት piece ነው አይደለ? የ group ኡ አዎ፣ ስድስት piece። አዎ፣ ስድስት group።
አዎ፣ ነገ ይመጣሎታል። እሺ፣ እሺ፣ መልካም ምሽት።
እሺ። ብቻ መልካም ምሽት።